ሌሎች ወይ አሉ እግዚአብሔር ይመስገን።
ቻናሉ ለቡ አልታዘዝንም ነው ያሉት።
አዎ text ገብቶ አልተደወለልም ብሎ አልተ
እሺ አቅርብልኝ እስኪ።
እሺ
ሄሎ ጤና ይስጥልኝ ቻናሉ ለቡ ነው።
ለቦቻ ነው።
በ order number መቶ ሶስት አስራ ዘጠኝ
ምን አልሽኝ?
በ order number መቶ ሶስት አስራ order ቀላችሁ half chicken salad እና beef ድስት።
አዎ text ገብቷል። የደወለ ሰው የለም።
እሺ መስራት አልጀመራችሁ?
ማንም ሳይደውልልንማ አንሰራም።
እሺ እሺ አመሰግናለሁ። እያዘዝኩሽ አይደለም። እሺ እሺ ተስፋ እደውልልሃለሁ። እሺ